ሄሎ Hello፣ አቤት ሰላም ጤና ይስጥልኝ።
አለን ይመስገን።
ቃል ኪዳን እባላለሁ። የምደውልልዎ ከ Glory real estate ነው።
እሺ
የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥን እንገኛለን እና ምናልባት የመግዛት ሀሳቡ ፍላጎቱ ካሎት መረጃ ልሰጦት ነበር።
አይ አሁን እንኳን ምንም እ፣ ሀሳቡ ምንም አቅሙም የለም።
እሺ፣ ምናልባት ሌላ የሚፈልግ ሰው ካለ ይደውሉልኝ።
እሺ እሺ እሺ፣ አመሰግናለሁ። እሺ እሺ ሰላም።
እሺ።